ጤና ይስጥልኝ። ኢትዮ call center ምን ልርዳዎት?
የአየር በረራ ሰዓትና ጊዜ ወይም ክፍያ ለመጠየቅ ፈልጌ ነው።
እሺ ከየት ወዴት ነበር?
ላሊበላ ከአዲስ አበባ እሺ።
airport ላሊበላ እሺ ለመቼ?
ታህሳስ ሀያ አራት
እሺ ከታ- ለታህሳስ 24 ከአዲስ አበባ ላሊበላ።
ያ እሺ ያየሁሎት ነው።
እም፣
መሄጃ ብቻ ነው አይደለ?
አይ መመለሻ ነው።
መመለሻው መች?
በሁለት I mean I mean በአንድ sorry ጥር አንድ
አይ አዎ ጥር አንድ ዘጠኝ ሰላሳ ጥር አንድ
እሺ
እም፣
አለው እያየሁሎት ነው።
ኦኬ እሺ የዚህ ጥቅም ትክክል የለም
እሺ ስለዚህ flight አለን የዛን ቀን
okay እና ለ ደርሶ መልስ አጠቃላይ ዋጋ የሚሆነው ዘጠኝ ሺ አራት መቶ ሰባ አምስት ብር።
ዘጠኝ ሺህ አራት መቶ ሰባ አምስት ብር አዎ
okay እሺ thank you እሺ የምረዳዎት አለ
በቃ ዘጠኝ ሺህ አራት መቶ ሰባ አምስት ሰባ አምስት ብር አዎ በቃ ክፍያ መፈጸም ብፈልግ የት ነው መፈጸም ይችላል?
በዚሁ ደውለው ማንኛውም- ስም ያስመዘግባሉ። ከዛ በማንኛውም ባንክ መክፈያ አማራጭ እንልክሎታለን ቴሌግራም ላይ።
okay ከዛ መሀል ያለዎትን መርጠው መክፈል ይችላሉ።
okay እሺ እሺ እናመሰግናለን ስለ ደወሉ። መልካም ቀን።
ደውላችን